ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ከአስሩ አርዕስት አንዱ ይህ ነው። በረሲዓን ምክር ጸንቶ ያልኖረ ሰው ንዑድ ክቡር ነው። ለምንት ይሐውር ወልደ ብእሲት ምስለ ብሉየ መዋዕል ዳእሙ እለ አምሰጡ ይሐውሩ ባቲ እንዲል ረሲዓን የሚላቸው እንጨት ጠርበው ደንጊያ አለዝበው የሚያመልኩ ናቸው። ወዘኢቆመ ውስተ ፍኖተ ኀጥኣን ሖረን ከዚህ መተርጎም ነው። በኀጥኣን ጎዳና ያልሄደ ሰው ንዑድ ክቡር ነው። ምነው ነቢይ ጎዳናን ከለከለ? እንስሳት በሄዱበት አራዊት፣ ጻድቃን በሄዱበት ኀጥኣን ይሄዱ የለምን ቢሉ በግብር ያልመሰለ ሲል ነው። አንድም ጎዳናውን ቅሉ ከለከለ። አብረው ከሄዱ ዘንድ ወንድሜ ወዴት ትሄዳለህ ይለዋል፣ ልሰርቅ ልቀማ ይለዋል መስሎ ይሰራዋልና ስለዚህ ከለከለ። ኀጥኣን የሚላቸው ሰርቀው ቀምተው አስረው ፈተው ቋንጃ ቆርጠው ነፍስ ገድለው የሚኖሩ ናቸው። ወዘኢነበረ ውስተ መንበረ መስተሳልቃን በመስተሳልቃን አደባባይ ያልተቀመጠ ሰው ንዑድ ክቡር ነው። ምነው ነቢይ አደባባይን ከለከለ? በአደባባይ ክፉውስ በጎውስ ይቀመጥበት የለምን ቢሉ በግብር ያልመሰለ ሲል ነው። አንድም አደባባይን ቅሉ ከለከለ፣ አብሮ ከተቀመጠ ዘንድ በሐሰት ሲተች ሲፈርድ ያየዋል። እገሌ ምን ሲሆን አየሁት ብሎ መስሎ ይሰራዋልና። መስተሳልቃን የሚላቸው ዓይኑ በፈረጠ እጅ እግሩ በተቆረጠ የሚዘብቱ ናቸው። አንድም አልቦ ትንሣኤ ሙታን ብለው በራሳቸው በሚዘብቱ በሰዱቃውያን አደባባይ ያልተቀመጠ ሰው ንዑድ ክቡር ነው። እንዲህ ባለው ረሲዕ ዘይኤብስ ላይለ ርእሱ ኃጥእ ዘይኤብስ ላዕለ አምላኩ መስተሳልቅ ዘይሳለቅ ላዕለ ነውረ ቢጹ የሚል አብነት ይገኛል። ትርጓሜው አንድ ነው። ዘዳእሙ ሕገ እግዚአብሔር ሥምረቱ ዳእሙ ዋዌ ነው። ፈቃዱም ሕገ እግዚአብሔር የሆነለት ሰው ንዑድ ክቡር ነው። አንድም ፈቃዱ ሕገ እግዚአብሔር ብቻ የሆነለት ሰው ንዑድ ክቡር ነው። ዳእሙ እሉኑ እሴይ ደቂቅከ እንዲል አንድም ፈቃዱ ሕገ እግዚአብሔር የሆነለት ሰው ነው እንጂ ዘሆረ ዘቆመ ዘነበረ ኢብፁዕ ወዘህጎ ያነብ መዓልተ ወሌሊተ ሕጉንም በመዓልት በሌሊት የሚመለከት ሰው ንዑድ ክቡር ነው። በመዓልት በብርሃነ ፀሐይ አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ በሌሊት በብርሃነ ማህቶት አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ አንድ አድርጎ የሚመለከት ሰው ንዑድ ክቡር ነው። አዝልፍኬ ሀበ አንብቦተ መጻሕፍት አምላካውያት ወትረ በጽማዌ እስመ እማንቱ ይመራሁ ለልብከ ሀበ አንክሮተ እግዚአብሔር ልዑል ኡቅ በእንተ አንብቦ ወምህሮ ወዘልፈ ሀሉ ባቲ እንዲል ይህማ ለፍጡር እንዴት ይመቻል? አንድ ጊዜ ተጨልጦ ተገርኝቶ በመዓልትም በሌሊትም መገዛት እንደምን ይቻላል ብሎ ደቀ መዝሙር ቀን ሲማረው መምህር ሲያስተምረው የሚውለውን ሌሊት ግብር ገብቶ ያገኘው ሰው ንዑድ ክቡር ነው። ሌሊተ ዘይዝየከር ወመዓልተ ዘያነብብ እንዲል አንድም ሌሊት ስረቅ ጠማ የሚል ህሊና ቢነሳበት መጻፍ እንጂ እንዲህ ብሎኛል ያዋቂ አጥፊ እሆናለሁን ብሎ ሰውነቱን ገስጾ የሚያኖር ሰው ንዑድ ክቡር ነው። ሰውነቱን ገስጾ የሚኖር ሰው ንዑድ ክቡር ነው። ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃ ዘማይ እንዲህ ያለው ሰው በፈሳሽ ውሃ እንደተተከለች ዕፅ ይሆናል። አንድም በፈሳሽ ውሃ እንደተተከለች ዕፅ የሆነ ሰው ንዑድ ክቡር ነው። እንተ ትሁብ ፍሬሃ በበጊዜሃ ፍሬዋን በየጊዜዋ ለባለቤቷ እንደምታቀርብ ዕፅ የሆነ ሰው ንዑድ ክቡር ነው። ወቆጽላኒ እይትነገፍ ቅጠሏ እንደማይረግፍ ዕፅ የሆነ ሰው ንዑድ ክቡር ነው። አንድም ፍሬዋን በየጊዜዋ ለባለቤቷ እንደምታቀርጽ ቅጠሏ እንደማይረግፍ ዕፅ ይሆናል። ይህችም ዕፅ በሀገራቸው ለውዝ ገውዝ በሀገራችን ሎሚ ትርንጎ ናት። ለጊዜው ሲተክሏት፣ ሲያርሟት፣ ሲኮተኩቷት ታጽራለች፣ ታግራለች። ጽሮ ግሮ ካረሟት በኋላ ግን የለመደችውን ምሳ መስዋዕቷን ካላስቀሩባት በአስራ ሁለቱ አውራህ ከልምላሜ ከጽጌ ከፍሬ አትለይም። አንድም ሰውነቱ በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ክቡር ነው። ዕፅ ሰውነቱ መሐዘማይ ረድኤተ እግዚአብሔር ፍሬ ልጁ ቆጽል የልጅ ልጁ አንድም አሸጋሽገው ፍሬ ልጁ የልጅ ልጁ ቆጽል ወገኑ በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ክቡር ነው። ልጁ ወገኑ የማይሞትበት አለና እንዲህን አለ ቢሉ በረድኤተ እግዚአብሔር ተጠብቆ ከኖረ ልጁ ወገኑ ያለ ጊዜው አይሞትበትም፣ ገንዘቡ ያለ ጊዜው አይጠፋበትም። አንድም ፍሬ ደጋጉ ገንዘብ ወርቁ፣ ዕንቁ፣ ፈረስ፣ በቅሎው፣ ላሙ፣ በሬው ቆጽል ጥቃቅኑ ገንዘብ የልብስ ወገን ብስጡ ብስያጡ ምንጣፉ አንድም ፍሬ አስራት በኩራት ቆጽል አስተናጺሃከ ግበር እንዲል አጥርቶ የሚሰጥ አንድም ፍሬ አጥርቶ የሚሰጥ ቆጽል ዘእንፈቃድየ እሰውእ ለከ እንዲል ከዘጠኝ አንዱን የሚሰጥ አንድም ፍሬ ምግባሩ ቆጽል ሃይማኖቱ የጸናለት ሰው ንዑድ ክቡር ነው። አሚንሰ መሰረት ይእቲ ወካልአንየሃ ህንፃ ወንድቅ እሙንቱ እንዲል አሁን ከቅጠል ፍሬ እንዲበልጥ ከሃይማኖት ምግባር ይበልጣል ማለት አይደለም። በቅጠል መሰረትነት ፍሬ እንዲገኝ በሃይማኖትም መሰረትነት ምግባር ይሰራልና ሃይማኖትን በቅጠል ምግባርን በፍሬ መስሎ ተናገረ። እንዲህ የሚል ወዴት አለ ቢሉ በኤርምያስ አስተጋብኡ እለ ያስተጋብኡ አልቦ አስካል ውስተ አጸደ ወይን ወአልቦ እንከ በለስ ውስተ ሰግላ ወቆጽሉኒ ተነግፈ ከአስራ ሁለቱ ነገደ እስራኤል ስንኳን ምግባር ሃይማኖትም ጠፋ ብሏልና። አንድም ወይከውን ዕፁ ከመ ዕፅ እንተ ትክልት ኀበ ሙሓዘ ማይ ሕጉ በሙሴ ልቡና ተጠብቃ እንዳለች እንደ ሕገ ኦሪት የሆነለት ሰው ንዑድ ክቡር ነው። እንተ ትሁብ ፍሬሃ ለሕጊቱ ቅጽል ነው። ደጋጉ ታምራት የማይቀርባት በረድ እሳት ይዝነም ብላ የምታደርግ ወቆጽላኒ ጥቃቅኑን ታምራት የምታደርግ ውሃውን ደም ደሙን ውሃ የምታደርግ ሙሴኒ ሜጦ ለማይ እምከዊነ ማይ ሀበ ከዊነ ደም ወእምከዊነ ደም ሀበ ከዊነ ማይ እንበለይት ናገር በአቡሁ ዳእሙ በህሊናሁ እንዲል ወኩሎ ዘገብረ ይፌጽም የጀመረውን የሚፈጽም ሰው ንዑድ ክቡር ነው። መፈጸም እንጂ መጀመር አያስመሰግንምና አንድም እሱ የጀመረውን እግዚአብሔር የሚፈጽምለት ሰው ንዑድ ክቡር ነው። ኩላኬ ፍድፋዴ እንተይገብራ ብእሲ ኢትትፌጸም ዘእንበለ በረድኤተ እግዚአብሔር ወዘእንበሌየሰ ኢትክሉ ገቢረ ወኢብንተኒ እንዲል አንድም እንዲህ ያለ ሰው ዘወጠነ ይፌጽም ዘሐሰሰ ይረክብ ዘተመነየ ይገብር የጀመረውን ይጨርሳል፣ የፈለገውን ያገኛል፣ የተመኘውን ያደርጋል። አኮ ከመዝ ሀጥአንሰ አኮ ከመዝ አኮና አኮ ከመዝና ከመዝ አንድ ወገን ሀጥአንስ እንዲህ አይደሉም። ዳእሙ ከመመሬት ዘይግህፎ ነፋስ እምገጸ ምድር ነፋስ ከምድር እንደሚጠርገው ትቢያ ናቸው እንጂ። አንድም አኮ ከመዝ ወአኮ ከማሁ ይላል። ሀጣንስ እንዲህ አይደሉም። ምሳሌያቸውም እንደ ለውዝ እንደ ገውዝ አይደለም። ዳእሙ ከመ መሬት ዘይግህፎ ነፋስ እምገጸ ምድር ነፋስ ከምድር ነቅሎ እንደሚጥለው እንደ እጽ ከንቱ ምሳሌ ነው እንጂ። እጽ ከንቱን መሬት አላት በኋላ ግብሯ በነግህ ትበቅላለች፣ በሰለስት ታብባለች፣ በቀትር ታፈራለች፣ በተሳት ትደርቃለች፣ በሰርክ ኳ ኮርኳ ብላ ትወድቃለች። ከዚህ ደረሰች አትባልም። ይህም ምሳሌ ነው። በነግህ መብቀሏ ሰው የመወለዱ፣ በሰለስት ማበቧ የማደጉ፣ በቀትር ማፍራቷ ሚስት አግብቶ ሕፃናት ወልዶ ቤት ንብረት አበጅቶ የመኖሩ፣ በተሳት መድረቋ የማርጀቱ፣ በሰርክ ተነቃቅላ ወድቃ ከዚህ ደረሰች አለመባሏ ሰው ሙቶ መቃብር ከወረደ በኋላ ከዚህ ደረሰ አይባልምና የዚህ ምሳሌ ወበእንተዝ እይትነስኡ ረሲአን እምደይን ስለዚህ ሀጥአን ከመቃብር አይነሱም። እይትነስኡ ማለቱ ምሳሌያቸው እንደ ጻድቃን ምሳሌ ስላልመሰለ አይደለም፣ በስራ ስላልመሰሉ ነው እንጂ። በድለው በድለው ቢቀሩማ እብሻን እንጂ አይደለ። ዲና ዳንኤል ማለት ፍርድ ማለት እንደሆን ከቁርጽ ፍርድ አይድኑም ሲል ነው። አንድም ትንሣያቸው ዘለሐሳር ስለሆነ እይትነስኡ አለ። ወኢ ሀጣአን ውስተ ምክረ ጻድቃን ሀጣንም ጻድቃን በመከሯቸው ምክር ጸንተው አይኖሩም። አንድም ጻድቃን ለራሳቸው ብለው በመከሩት ምክር ሀጣን ጸንተው አይኖሩም። አሁንስ አሁንስ ምን ገጥሟቸው የጻድቃን ምክር ፍቅር፣ ትህትና፣ ጾም፣ ጸሎት፣ ሰይድ፣ ምጽዋት። የሀጣን ምክር ሰሪቅ፣ ቀቲል፣ ቋንጃ መቁረጥ፣ ዝሙት። እስመ የአምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃንን ግብር ይወዳልና እግዚአብሔር የጻድቃንን ግብር ይወዳልና ወይከውን ከመ ዕፅ ላለው አእመርኩከ ሙሴ ወልደ እንበረም እንዲል ወፍኖት ወሙሰ ለሀጥአን ትጠፍህ የሀጣን ስራ ግን የሀጣንን ስራ ግን አይወድምና አኮ ከመዝ ሀጣንሰ ላለው አንድም እስመ የአምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃንን ስራ ይወዳልና ትሄሉ ትነብር ያለበት ነው። ዋጋ በማሰጠት አብነት በመሆን ጸንታ ትኖራለች። ወፍኖቶ ምሰ ለሀጣን ትጠፍእ የሀጣንን ስራ ግን አይወድምና ኢትሄሉ ኢትነብር ዋጋ በማሰጠት አብነት በመሆን ጸንታ አትኖርም። ትጠፍ ማለት ከተፈተለ ገመድ፣ ከተተከለ ግንድ፣ ከተቆፈረ ጉድጓድ አድርሳቸው በፍዳ አትያዝም ሲል ነው። እሳት ገለባን ይዞት እንዲጠፋ ይዛቸው ትጠፋለች። ፍኖት እኪት ወእግረ ኃጥእ ህቡረ ይታጎሉ በዕለት እኪት እንዲል አንድም ወኢ ሀጣን ውስተ ምክረ ጻድቃን ቅድመ ዓለም ለጻድቃን ተብሎ በልበ ሥላሴ በተዘጋጀ በመንግሥተ ሰማያት ሀጣን እይሄልው አይኖሩም። መንግሥተ ሰማያትሰ ድሉት ይእቲ እምቅድመ ዓለም ለጻድቃን እንዲል ስመ የአምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃን ተድላ ምግባራቸውን ይወዳልና ቅድመ ዓለም ለጻድቃን ባዘጋጃት በመንግሥተ ሰማያት ሀጣን አይኖሩም ትጠፍ ማንሻ። እግዚአብሔር የጻድቃን ተድላ ምግባራቸውን ይወዳልና ወፍኖቶሙሰ ለሀጣን ትጠፍ የሀጣን ተድላ ምግባራቸው ትጠፋለች።